hello ሰላም ጤና ይስጥልን ቴሌቢ
አቤት ጤና ይስጥልኝ።
አለን ምን ልርዳዎት
እ በመሰረቱ እኔ አገልግሎቱን አላውቀውም። ዛሬ ገና ነው ስልኬ ላይ ያየሁት ማለት ነው።
እሺ ግን ምን አይነት አገልግሎት እንደሆነ ልጠይቅሽ ነበር።
እሺ ቴሌቪዥን game ነው game ኦቹን ሲጫወቱ ደግሞ ብዙ ሽልማቶች አሉት ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያሸልማል እሺ ለመጠቀም ከፈለጉ በድረገጽም ገብተው መጫወት ይቻላል ጥያቄና መልስም መጠቀም ከፈለጉ ደግሞ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ ኮከብ ዘጠኝ ዘጠኝ ሰማንያ አምስት መሰላል ብሎ ይደውላሉ አንድ ቁጥር ላይ ለመመዝገብ አ አ እሱን እሱን እንኳን ተመዝግቤያለሁ። እሱን እሱን አየሁት ማለት ነው። የለም ሶስት ሶስት ቁጥር ስለዚህ- ሲጫኑ እ ሶስት ቁጥሩን ስጫ ነው ሶስት ቁጥር ሲጫኑ የሚያስመርጥ ጥያቄና መልስና እድሎትን ይሞክሩ የሚል አልመጣለ አ አ
እኮ መርጠው መጀመሪያ ጥያቄና መልሱን ይጫወታሉ። ከዛ በኋላ ደግሞ የሚያሸልም ጨዋታ በትኬት እድሎትን ይሞክሩ የሚለውን ይጠቀማሉ።
ነው አዎ እሺ እናቴ እሺ አመሰግናለሁ።
መልካም እድልሽ። game ኡን ይዩትና ግልጽ ያልሆነ ነገር ካለ መጠየቅ ይችላሉ።
እሺ እናቴ እሺ